Hello ፍቅር ነኝ።
ፍቅር ተቃራኒ order number አውጭ።
እሺ ሁለቱንም ንገረኝ።
እሺ አርባ ስልሳ ሰባት እና
አርባ ስልሳ ሰባት እሺ እና አርባ አስራ ዘጠኝ
አርባ አስራ ዘጠኝ ማን ነው ስምህ?
ተሾመ እሺ እ እ እ የ
ወይ የሀበሻ kitchen ኡ ነው የሚወጣል አይደለ? እሱ ነው የሚወጣው። ቆይ አንድ ጠብቀኝ። ሄሎ ተሾመ ወይ የሀበሻ ኪችኑን አስወጥቼዋለሁ። እሺ እሺ እሺ ተሾመ